ሄሎ ሰላም አቤት አቤት ሰላም ነው አቶ ንብረት አቤት ከኢትዮ ቺክን ነበር የደወልኩልህ ቅድም ደውለ ነበር አዎ ደውዬ ነበረ ሰባት መቶ ጫጩቶቹ ቀሪ ሆን ቀሪ ናቸው ብለኸኛል አይደለ እ አርመ ነበር በዛን ጊዜ ቀሪ እንደነበሩ በቀሩ ጀርባው ላይ እዚያው ደንዳ በተረከብኳቸው ነው የፈረምኩኝ
እ መረጃውን በእጅ ይዛል
መረጃ በጅ
ዶኩሜንቱ ላይ የእነሱ- ፈርማል አንተ አይደል እዚህ ጉርጆ ያ ወረቀቱ የተቆመጠ ነው ሲጀመር እንትኑም አይጠቅም ሪሲቱ አብሮ ነው ይመጣልን እ፣ መረጃው እሺ ተቆርጦ ነው የመጣ መረጃ የላቸውም በወረቀት ብቻ ነው ጽፎ የያዙት ጎረዶውን መኪና መጥቶታል አብሮ ምን ላይ ፈረምክ ታዲያ አንተ የዚያች በጎረዶ በቀረው ላይ ማለት ነው ዝም ብሎ የ- ሙሉ መረጃው የለውም ወረቀቱ ላይ እ፣ ግን ም- ም- ማለት ቀሪ ሰባት መቶ ቀሪ ቀሪ ሰባት መቶ ያቸው ሰባት ቀሪ መቶ እንደነበረ አዎ፣ ሰባት መቶ ሀያ እሱን ቀሪ ብሎ ፈርመህ- አዎ እንደዚያ ተብሎ ትፈርሚያለህ።
ፈርመህ እሱን እ፣ ሾፌሩ ሰጥተኸዋል አይደለ አዎ ሰጥቼዋለሁ።
እሺ እሺ እሱን ለማጣራት ነው አመሰግናለሁ እሺ።